መሰረት ላይ ምን ልታዘዝ?
ሰማንያ ሶስት አርባ ስምንት
ሰማንያ ሶስት አርባ ስምንት ምን ሆነብህ?
እስካሁን አልተሰጠኝም።
እ?
order ኡ እስካሁን አልተሰጠኝም።
ማዜና እስካሁን አልተሰጠኝም order ኡ።
ስም ማን ነው?
ብሩክ እንዳለ ብሩክ ሰማንያ ሶስት አርባ ስምንት ልክኛ።
አ እስካሁን አልተሰጠኝም።
እሺ ከምግብ ቤት ነው ብሩክ?
አ አ ምን ያህል ደቂቃ አለ?
አስር ደቂቃ ሊሆን ነው።
አስር ደቂቃ ነው የቀረኝ። እሺ ምግብ ቤት ከሆንክ ታገናኘኛለህ?
እ
ምግብ ቤት ከሆንክ ታገናኘኛለህ?
ይኸው እንካ ያናግረህ።
Hello Hello ጤና ይስጥልኝ እናቴ።
አበስጠላቸው ከቢሮ ከቢ ነበር የምደውለው እሺ
በሰባ አራት ሰማንያ ሶስት አርባ ስምንት order ነበረ እናንተ ጋር ሁለት ደርሶለታል ዳብል ደርሶለታል።
ቢባረል ደርሷል አዎ ሁለት ዳብል ቢች በርገር ነው። ምን ያህል ደቂቃ ይጨርሳል?
አይ እያሰብኩት ነው ደርሷል እያሸግሹ ነው?
አ እያሰብኩት
እሺ እሺ እናቴ አመሰግናለሁ። ስጭልኝ።
እሺ እሺ አባት